hello ጤና ይስጥልኝ ቤስት ቤት።
hello
hello ወይ እንዴት ነው?
እግዚአብሔር ይመስገን።
ይቅርታ type ማድረግ ስላልተመቸኝ ነው ቴሌግራም ላይ እሺ እንትን cashier ኦች የደውለው እሺ redeem እያደረገልን አይደለም አሉኝ። እኔ ደግሞ እዛ አልነበርኩም።
እሺ ያ redeem ticket ላይ ች- system ላይ ችግር ተፈጥሮ ነው። እሺ አሳውቀን ለ provider ኦች የተስተካከለ ነው።
ስለዚህ አንተ ጋር ብቻ ሲሆን የሁሉም agent ነው እንትን ያለው።
እኮ እ፣ እንዴት ያርጉ ታዲያ? አሁን መብላቱን ብቻ ካረጋገጡ አ፣ እንትን ያ ይላሉ ይስተካከላል። አ፣ እንደዚህ ይበሉ ግን ይስተካከላል።
እኮ። አያ አባባሌ አሁን ጨዋታ ያጫውቱ ወይስ
ያ- ያጫወቱ ስለ ያው ሪድም አሁን እኮ ከስተመሮች እንትን ስለሚሆን ነው ይስተካከላል። አሁን ሲስተሙ ላይ ሲስተካከል ሁሉም እንትን እስካን መብላቱን ብቻ እያረጋገጡ መብላቱን ብቻ ያረጋግጡ እያረጋገጡ እና በኋላ ግን ይክፈሉ።
በኋላ ላይ ሲስተካከል redeem እንዲሆነው ትኬት ይቀንሳል። system ኡ።
እሺ እሺ